ጤና ይስጥልኝ ሳፋ።
ከቴሌብር ላይ ወደ online game ብር አስገብቼ ሊገባልኝ አልቻለም።
ምን በሚል ድርጅት ነው ያስገቡት? በቻፓ ነው?
አዎ ቻፓ ነበር።
እሺ transaction message አሉት ከቴሌብር ሲቆርጥ የደረሰው?
የቴሌብር መቁረጡን ወደ እኔ ልኳል፣ ግን game ኡ ላይ ብሩ ሊያመጣልኛል።
አዎ እሱን transaction message አንድ ስልክ ቁጥር ልስጦትና በእሱ ቴሌግራም ላይ ላኩልን።
ቴሌግራም ላይ አዎ፣ ምን ልላክልሽ?
message ኡን ቴሌግራም ላይ በስልክ ልስጦት ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ ሀያ እሺ ያዝልኝ። በይ- በምን ልክ በ- በዚህ ስልክ ነው ምልክልሽ? አሁን አይ በምትደበነ አሁን ያለው ስልክ ካለ በእሱ ስልክ ቴሌግራም ላይ እሺ
ዜሮ ዘጠኝ ስልሳ ዜሮ ዘጠኝ ስልሳ
ሰባ ሁለት
ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት አሁኑኑ በዚህ ቴሌግራም ላይ ላክልኝ።
አዎ እሺ